ስለተደረገው ነው እንዴት እንደዘገዝኩት እንጂ
ምን ምን ነበር ምን ምን ነበር መሰለህ እድሜ ይደረገውን ስምና እድሜ ነው ሄሎ አቤት አባቴ አሁን ደውዬ ነበር ከአዲስ አበባ ደብረ ማርቆስ አይደለም አዎ አዎ
ዋጋው አንድ ሺ አንድ መቶ ብር ነው። አባይ ባስ እና ኤስኤም ባስ አለ።
OK እዛው ላምበረት ነው አይደል?
ላምበረት ነው። book እናድርግልክ?
አይ ጣፌ እመጣለሁ። እዛው እግረ መንገድ ቅርብ ስለሆንኩኝ መጥቼ እወስዳለሁ። ችግር የለውም።
OK መልካም። እሺ OK እዛው ላምበረት። ምንድን ነው የባሱ ስም?
አባይ ባስ ወይም ኤስኤም ባስ።
በቃ በደንብ ቦታ አለ አይደል? አገኘ ደንብ hello